ሰላም ነው። ጠዋት ደውዬ ነበረ ከቴሌብር ወደ ሀበሻ betting በእናንተ እንትን አስገብቼ ነበረ መቶ ብር እስካሁን ድረስ አልገባም። ቴሌግራም ላይ screenshot screenshot አድርገህ ላካላችሁ ላኩኝ፣ ስልክ ቁጥር ላኩኝ፣ ግን ምንም ገብቷል ምናምን ብላችሁ text አደረጋችሁኝ፣ ግን አልገባም።
እሺ እንደገቡሎት ከተነገሩት ደንበኛችን ወደ betting site ኡ ነው የሚያመለክቱት።
betting site ኡ
አዎ፣ ደንበኛችን ወደ betting site ኡ ማለት okay፣ በስልካቸው ደውዬ
አዎ፣ ደንበኛችን ስልካቸውን ከ website ኣቸው ላይ ያገኙታል።
okay፣ እናንተ ጋር እንትን ብሏል ማለት ነው። ስለዚህ አዎ፣ ከኛ በኩል ያለው ተስተካክሎታል። ካልገቡሎት ወደ ቫሙስ betting ወደ ሀበሻ betting ነው ሀበሻ betting። እሺ እሺ።